مدخل والله ما برتريق Hello.
ولدي بحد الو ቤስት ነው የምንርዳ?
ደህና አስልኝ አብሮ ይስጥልን፣ ደህና አስልኝ አብሮ ይስጥልን። ቤስት ቤት ነው የምንርዳ?
ቤስት ቤት ነው አዎ፣ አዎ።
በና ብር ላክነዋል ምን አልከኝ?
ብሩ ወደ ውዝበው አረግንና
እሺ፣ ከዛ በኋላ ስንቲም ቤ እኮ ነው እስካሁን አልደረሰንም እሺ። ብሩ ከኛ system ውጭ ሆኖ SantimPay ጋር ነበረ። SantimPay ዎች system ኣቸው ላይ ትንሽ ችግር ተፈጥሮ ነበረ። እስከ ነገ ድረስ ወይ ወደ Best Bet account ወይ ደግሞ ቴሌብር account ላይ ይገባል። ጠብቀን። እሺ፣ መቼ ነው የምገባው እስከ ነገ ድረስ ወይ ወደ Best Bet- ወደ- ወደ Best Bet account ወይም ደግሞ ወደ ቴሌብር account ይገባል።
እንደዛ ነው አ
ከልብ እናመሰግናለን ዛሬ ማታ አስተካከልም ወይ ዛሬ ማታ አይስተካከልም። አናገራቸው እስከ ነገ ድረስ ነው ያሉት።
እስከ ነገ ነው ያሉት አ
ከልብ ላመሰግነው ወይም ከአፌ
ከሁለቱም ይቻላል። እሺ፣ ደህና ከልብ አመሰግናለሁ እሺ እሺ thank